ጤና ይስጥልን። ቤት ቤት ቤቲ ነው የሚለው ዛሬ ተቀጠቅኳችሁ። ኧረ ዚያር ነኝ እና እሺ፣ ዚያድ ስልክና
አንዴ
እያስተላለፈችው ነው። ልኦል ሰሞኑን እንትን እምቢ ካለ አሳሸግ ነው። ሄሎ ሄሎ
ሄሎ
እ ዚያድ ነኝ እሺ ዚያድ እ ደወለላችሁ ስልክን አልሰጥም አለኝ። ራሳቸው ይደውሉልኝ ያኔ ነው ማቆመው አለ።
በቃ ችግር የለው አናገረውና እንትን check አድርገን እናሳውቃለን ውሳኔው። እንደዚህ ዝም ብሎ በአንድ አዎ።
ብሎ shop ሾፑ መዘጋት ምናምን አይደለም ውሳኔ የሚባለው እኮ አይ አይደለም ከምሬ ነው። መዝጋት ሳይሆን ማለት እዚህ ጋር ማለት virtual እንኳን አለ ኦንላይን እንኳን ማለት ያን ሁሉ ህዝብ እንዴት አድርጌ እንደምከፍት ነው ያውቀዋለሁ እ
ምን አልከኝ?
እኔ ማለት እዚህ ኦንላይን ምን ያህል customer እንዳለ አይተኸዋል አይደለ? እኔ እኔ እንዴት እንደምሰራ ማለት ራሴን ባንክ የሚያክል ጥዬ ነው ራሱ ይህን ስራ እየሰራው ያለሁት ማለት ገብቶኛል። እዚህ እንትን አይደለ እኮ ታዲያ እናሳውቃለን። እንትን በእነ ቼክ አድርገን እናሳውቃለን ዚያድ አይ